ህጻናት የጥሪ ማዕከል እባክዎ ልርዳት?
ሰላም ነው።
ሰላም እንዴት ነው?
ቲክቶክ ላይ አይቼ ነበረ
እሺ post ማስታወቂያው ማለት ነው።
እሺ
እና እንትን
ለመመዝገብ ነው?
አዎ
እሺ ሙሉ ስም ልውሰድ?
አዎ እሺ ሱሌማን ዳውድ መሐመድ
ሱሌማን ዳውድ
እሺ መሐመድ
hello እድሜ እንደነጉኛ እድሜ አስራ ስምንት
እሺ የትዳር ሁኔታ
single እሺ ፓስፖርት አለት?
አዎ አለኝ።
እሺ ስለ ኢቴስ የጥሪ ማዕከል የሚያውቁት ይነግሩኛል?
ስለዚህ አዎ እ፣ እንግዲህ እንደሰማሁት ነው ዱ ወደ ዱባይ ምናምን ነገር እሺ
ስለ እሱ ብቻ ነው የማውቀው።
ሌላስ?
የመጀመሪያ ጊዜ ነው የመጀመሪያ ጊዜ ነው የሰማሁት።
okay እሺ እ፣ ወደ ዱባይ ለመሄድ ለምፈለጉ እ፣ እንትን F1 ቪዛ appointment አለኝ አሜሪካ ኤምባሲ እሺ
ለዛ ነበር የፈለኩት።
ማለት ግልጽ ያደርጉታል?
እ፣ ቪዛ appointment ማለት ነው።
እሺ ቀጠሮ አለኝ እዛ ዱባይ ማለት ነው።
okay August intake ላይ ማለት ነው። August ወደ last አካባቢ
እም፣
ለዛ ነው purpose ኡ ማለት ነው።
okay normally እኛ September ላይ ነው እ፣ የምንልከው እ፣
ስለዚህ እስቲ ያው እንደዛ እስከዛም ድረስ ከቆየ ያው እንትን እናደርግሎታለን process እናደርግሎታለን።
እሺ ልጠብቅ ታዲያ ልጥቃችሁ አዎ አዎ ቲክቶክ ላይ share copy link ያደርጉ አድርጌያለሁ።
በቃ እንደሱ ያደርጉ እንዴን እንደውላቸዋለን ያለው መረጃ አይተን እሺ እሺ ስለደወልን መልካም ጊዜ